Hello
ውስጥ ነው የምንረዳው።
ኧረ በቴሌግራም ልኬልሽ ነበር ና ላኪልኛ።
ይስተካከል። እዛው ላይ ነው የምናሳውቁት ደንበኛችን። ጥያቄ ካሉትም እዛው ላይ ጠይቁ።
እኔማ ልጮትበት ነበረ እንጂ እዛው ላይ መደበሪያ ጠይቁ። አሁን እዚህ ላይ የሌላ ሰው ከስ- የ customer ስልክ እየያዙ ስለሆነ አ እዛው ላይ ጠይቁ። እዛው ላይ ሲመለስሉት እዛው ላይ ነው የምንመልሰው።
እሺ ስልክ ውርስኛ ዋናው ቪዲዮዎች ቁጥር እነሱ እነሱ
ሄሎ ስልክ ውርስልኝ። እሺ ዋናዎች የቴሌግራም ላይ አውሯቸው። እዛው ላይ
እምቢ አለኝ እኮ መልኳ የለም አይሰራም። እምቢ አለኝ ለዛ ነው ምኑ ነው እምቢ ያሉት?
ስልክ ውጥሮት አይሰራም። ዋናዎቹ
አልገባኝም።
ይሄ ብቻ እንጂ ቴሌግራም አይሰራም።
ያላኩ? ቴሌግራም ይሄ- ያላኩ?
በዚህ ቁጥር ነው የላኩት፣ በአጭር ቁጥር ነው የላኩት።
በአጭር ቁጥር አይላክም። እዛው website ኣችን ላይ የቴሌግራም እ፣ ምልክት አለች። እዛ ላይ ይላኩ።
ሙሉ ስፖርት የሚለው ለስ አንድ ላኪልኝ። እሺ እናት ተባበልኝ።
እኔ መላክ አልችልም። ደንበኛችን እየነገርኩት ነው። ቴሌግራም ላይ ይግቡና ይላኩ።
አ-